ሄሎ ሄሎ አቤት።
እ፣ መልሼ ደወልኩኝ።
እሺ እሺ እሺ አውርቼው ነበር እ፣ ማ- የ driver ኦቹ manager እሺ እ፣ location ኦትን እኔም check አድርጌው ነበር። የተሞላው ወደ አስኮ አካ- ወደ እፎይታ አካባቢ ነው አጠና ተራ ወደ- አይደለም። ቆ- ኮልፌ ቀራኒዮ እኮ እኔ ሌላ ቤተል ካለ እንዳይደባለቅባቸው እኮ ነው። የኮልፌ ቀራኒዮ ቤተል ማለት ነው።
አዎ ኮልፌ ቤት- ቀራኒዮ ቤተል ቤተልን- የሞላሁት አዎ ቤተልን እኔም አውቄዋለሁ፣ ግን እዚህ ጋር የእርሶ location እዚህ ላይ የሚያሳየኝ እኔ አ፣ እስ- እስላም መቃብር አካባቢ ወደ አጠና ተራ ነው አይ.
የሚያሳየኝ።
አይደለም ቤተል ነው
ሲሙ እና ምን ምናልባት- ይሻላል?
አ፣ አይ product- ቤተል ኮልፌ ቀራኒዮ ቤተል በሚል ነው የሞላሁት።
pro- product ኡ ዛሬ አይደርስልዎትም፣ ለነገ ነው የመጣው። driver ኡ ወደ አስኮ እየሄደ ነው እና ከጨረስኩኝ እሰጣቸዋለሁ ብሏል፣ ግን እንጨርስ አይመስለኝም። እስከዛ ይመሻል።
እሺ በቃ ከተቻለ በጠዋት ላክልኝ ነገር እሺ የ- በቤተል ላስገባሉት ነገር ቤተል አዎ ቤተል አዎ በቃ እሺ፣ በጣም ይቅርታ። ነገ በቤተል ላስገባሉት እና ይደርስልዎታል።
እሺ አመሰግናለሁ እሺ መልካም እሺ።
እሺ